ጤና ይስጥልኝ ልጄ ድርዶም እግዚአብሔር ይመስገን
ሀያ ዘጠኝ ሀያ ሰባት ይገኛል። ከአንድ ሳምንት በፊት አምጥቼ እስካሁን ምን መሰለህ እስካሁን አልመጡም
አዎ የለም እስካሁን አልመጡም ነው ያሉኝ የለም ምን ነገር የለም። በጣም ችግር አለ።
ያስመዘገቡበትን ስልክ ቁጥር ይነግሩኛል እሺ ዜሮ ዘጠኝ ሀያ አራት
ዜሮ ዘጠኝ ሀያ አራት ሰማንያ ሰባት ሰማንያ ሰባት ዘጠና ዘጠኝ አርባ ሶስት ዘጠና ዘጠኝ አርባ ሶስት አርባ ሶስት
ለሲኦቱ ጋዝ ነበር አይደል አዎ ያስመዘገቡ አንድ ሳምንት በላይ ሆነኝ። በቃ ይኸው ተከራይቼ በቀን ሁለት መቶ ብር አልቻልኩም። በቃ አልቻልኩም። በቃ በጣም ተቸገርኩ። በቀን ሁለት መቶ ነው ተከራይቼ ስለሆነ
አዎ፣ ደንበኛችን ቅሬታውም ተመዝግቧል
አዎ ምን ተመዝግቧል። አስያንት ነገር ተመዝግቧል። ምንም ለማስቸገር ነገር
አዎ ደንበኛችን እሺ እኔ አሁኑኑ እ፣ ጥያቄዎትን እስካሁን እንዳልመጣለት ቅሬታውን ጽፌ ወደሚመለከታቸው አካል አስተላልፍልታለሁ
እስኪ እባክሽ ዛሬም ቀን እስኪ በሚቻለው መጠን እ?
እኔ ዛሬም አሁን ሆነ።
እንትን እመዘግብልዎታለሁ
አዎ እሺ፣ እባክሽ አንገብጋቢና አስቸኳይ ብቻ ነው። አንገብጋቢ ነው። በጣም ተቸግራለሁ።
እሺ፣ ደንበኛች፣ ሌላ ምረጃዎች ነገር አለ የለም
ለደወሉን አመሰግናለሁ ለአገልግሎት ያሉት ሀሳቦችን ገንዘብ ስራ ያስቀምጥልኝ መልካም ቀን